ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት አለን ሰላም አደራችሁ።
አለ ምን ልርዳ?
የሆነ ማታ betting ተጫውቼ ማለት ነው።
እሺ ከዛ ራይቶ አልመጣልኝም እና
ምን ተጫውተክ ነው?
የሆነ this betting
እ?
እዚህ እዚህ sport team ነው ላይ ወይስ?
ማለት ነው። አዎ win win
እሺ አላረመልህም ነው?
አ አልመጣልኝም እና ከዛ
እሺ ንገረኝ፣ ካሸር ኮዷን ንገረኝ።
እሺ እነግርሃለሁ አይቼ